የጎጃምን መሬት ሞላ ዳመጠው ሮምጧ አይጠፋም በራየ ረገጠው እንዴት ናት እናቱ ወንዴ ወለደችው አንድ ጊዜ በላይነህ በራየ ጠራችሁ በላይ ጠራችሁ ረደን ደኔን ረደን ደኔን Adam, Adam, Adam, Adam, Adam,